በለው
ማውጣት ይችላሉ?
አዎ አዎ አዎ እሺ ምን ልርዳው?
deposit እናደርግ pending ብሎ ገብቶብን ነበር።
እሺ አቶ በአምላኩ ኖት? ከደቂቃዎች በፊት ደውለውልን ነበር።
አ- አዎ አዎ በአምላኩ ተስፋ በአምላኩማ ተስፋ ህልም
ተስፋ
አ-
እሺ ቴሌብር የሚጠቀሙበትን ስልክ ቁጥር ይሰጡኛል?
ሀያ ስድስት
ሀያ ስድስት አስራ አምስት
አስራ አምስት ሀያ ስድስት ሀያ ስድስት አስራ ስድስት ስንት አሉኝ?
አስራ ስድስት
አስራ ስድስት እሺ ደንበኛችን ምን ያህል ብር ነበረ?
በሁለት አምስት
ሁለት መቶ አምሳ ባለፈው አዎ ባለፈው ሰባት መቶ ብር ነበረ ከወር ምናምን በፊት።
ከወር በፊት አዎ
ከወር በፊት ሰባት መቶ ሰባት መቶ ነው።
deposit ያደረጉት ነው።
አይ ነው ይህ በ okay ይሄ በሳ- ሳንቲም ፔ ነው በቃ
ምን አሉኝ?
ይሄንኛው አይ ይሄንኛው በሳንቲም ፔ ነው በአሪፍ ፔ ሁለት መቶ ሀምሳ ብር deposit
እሺ ከቴሌብር ማረጋገጫ መልዕክት ገብቶለታል ደንበኛችን።
አልገባም ስላልገባም የ deposit ነው text message አልገባለትም
ተቀንሷል አዎ ተቀንሷል መቀነሱን ማለት ነው። ቴክስት ሜሴጅ አዎ።
ገብቶለታል አይደል?
አዎ አዎ እሱን text message screenshot ያነሱትና አሁን በምሰጠው ስልክ ቁጥር ቴሌግራም ላይ ይልኩልናል። ቁጥሩን የያዙት እሺ
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሃምሳ አምስት በዚህ ስልክ ቁጥር ከሙሉ ስሞት ከአንድ ላይ አድርገው ይልኩልናል።
እሺ እሺ እሺ ደንበኛችን ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በላይ ያስቀምጡልን። መልካም ቀን።